ገዛ
አቤት አቤት ጤና ይስጥልኝ። ድር ገበያ ልህ እኮ ነበር። እንዴት አለ?
አለን አለን፣ እግዚአብሔር ይመስገን። ምን ልታዘዝ?
ይኸውልህ መልስ ብለው በቀደም መልሰን ነበረ። ድጋሚ እሺ።
ደወሉና text አረን እንትን እንላለን ጠብቁን አሉ። ይኸው ከዛ ወዲህ ጸጥ ነው ያሉ።
እሺ፣ ምናልባት አዎ ይደወልላቸዋል ራሱ አዝመራው። እ፣ አሁን አዎ።
መልስ በትክክል ከመለሱና እም፣ ከመላሾች ውስጥ ከመላሾች ውስጥ የመጀመሪያው
እሺ